ሄሎ ፍቅር ነኝ።
ሰላም ነው ፍቅር?
ሰላም እግዚአብሔር ይመስገን።
አለ የሆነ order ይዤ ነበረ ሰማንያ አራት ስልሳ አራት
ሰማንያ አራት ስልሳ አራት እሺ እና ተቃራኒ ሆነብኛል። ሁለት order ወደ ሌላ ተቃራኒ ይዣለሁ። ይሄ ሶስተኛው ድንጋይ ገብቶብኝ ነው።
ንገረኝ እሺ አንዱን at least እ አንዱን ንገረኝ።
ሰማንያ አራት ስልሳ አራት
ሰማንያ አራት ስልሳ አራት ቻርጀር ስጡኝ የ PC አንቺ ጋ ነው እንዴ?
እ
አይ አንተን አይደለም። የ PC charger አንቺ ጋ ነው መሰረት? ሀሴት PC charger ወይ ሽኮር እንዴት ነሽ? እ ገንዘብ ሁለቱም order እኮ አንድ አይነት ነው የነገርከኝ።
እ ምንድን ነው?
ሁለቱንም እኮ አንድ አይነት እኮ ነው የነገርከኝ። ሰማንያ አራት ስልሳ አራት አዎ፣ ብለህ ሁለተኛው ድጋሚ- order ሽ አዎ ንገር።
እሺ ሰማንያ አራት ሰባ እሺ።
ሰባት
ሰማንያ አራት ሰባ ሰባት አዎ እና
ሌላም ይዛል።
አዎ ሰማንያ አራት ሰላሳ ሶስት እኔም የፈለኩት የብስ ገብርኤል ይወጣ ነው። ሁለቱ አንድ ላይ የሚሄዱ ናቸው።
ሰማንያ እሺ አንዴ ጠብቀኝ።
አለኝ መጀመሪያ የምትጠይቀኝ
እኔም ላወጣ ነበረ ግን ገርኝ
ወይ አለልሽ እንዴት ነሽ? ካሪፍ ቺክን ወደ ጃ አንድ
አቡ ቀጣኮ ለመሰለ ቪቪ ነው የሚለኝ።
ከበርገር ጣስ ወደ- አዝ ቀጣ አዎ እንደዛ አይሻልም?
ለምን አቡ እሺ የመጀመሪያ የነገርከኝ ነው አይደል? ዘምርልህ አዎ በርገር አዎ